ሄሎ ሄሎ ጤና ይስጥልኝ እባክዎት ምን ላድርግ እድሉን ለመሞከር የሚለውን ስጭን ማለት ነው እሺ እሱ ነው የሚደጋግሙ ትኬት አሉት እድሎትን ለመሞከር ትኬት ያስፈልጋል ትኬት አሉት ሚሞሪ አለው ትኬት ትኬት ትኬት ማለት ዕለታዊ ደንበኛ ከሆኑ ሁለት ብር ያስፈልገዋል።
አለ በዚህ ቁጥር ነው ሀያ አምስት ሰላሳ አራት ሀያ አርባ ዘጠኝ አዎ ስለዚህ ትኬት አለው እኮ ሲጀመር እንደዛ ይንኩት አንዱ ቁጥርን እየነኩ ድሎትን ይሞክሩ ልክ እኮ ነው እየሞከሩ ነበረ ይደጋግማል እሱ ነው ወይ ደጋግማ ችግር የለውም እድል መሞከር እንደዛ ነው አሁን ለምሳሌ እሱ ሰባ አምስት ትኬት አለው ሰባ አምስት ጊዜ መሞከር ነው አንድ ቁጥርን እየነኩ ድሎትን እየሞከሩ ነው አሁን free coin አግኝተዋል ትኬት ድጋሜ ድሎትን እንዲሞክሩ አግኝተዋል እና እንደዛ እያደረጉ ነው ልክ ነው እሺ እሺ